ከቴሌብር አስተላልፌ ነበረ ወደ እናንተ እና አልገባም።
አስመዝግባ ነበር እኛ ጋር ደውላ ነው።
እ? አይ ቴሌብር ጋር ደውዬ እነ- እነሱ ጋር ደውላለሁ።
እሺ ደመያችን፣ በዚህ ስልክ ቁጥር ነው ቴሌብር የሚጠቀሙት?
አዎ
እሺ ስሞቱ ማለበል ደመያችን።
እሸቱ
እሺ ከየት ወዴት ነው ያስተላለፉት?
እ፣ ከቴሌብር ወደ ቫሞስ ማለት ነው።
ከቴሌብር ወደ ቫሞስ።
አዎ እሸቱ ማን ነው ያባቶት ስም ደመያችን?
እሸቱ ደሴ ፈይሳ።
መቼ ነበር ያስተላለፉት?
አሁን
አሁን የሞከሩት?
አዎ እሺ connection ኡን check አድርገዋል ደንበኛችን? ምናልባት ከሱ ከሆነ
አዎ፣ አይ check አድርጌዋለሁ።
ከቴሌብር ውስጥ ላይ መቁረጡን የሚያሳይ text message ገብቶሎታል?
አዎ
እሺ ደንበኛችን፣ ስንት ብር ነው ያስተላለፉት?
መቶ ብር።
እሺ text message ኡን screenshot አድርገው በምነግሮት ስልክ ቁጥር በቴሌግራም ይላኩልን።
እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ
ያዙ
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
እሺ ደመኛችን ስሞትና ስልክ